ሰላም ሰላም፣ ጤና ይስጥልኝ ኢንቨስትቤት ከለኔ ባኮን ለዶ ሰላም ሰላም ነሽ። በእናትህ ስልክ መለስ አንድ ጊዜ እ፣ ስልክ ቤስት ቤት ዜሮ ዜሮ ሶስት የምን ስልክ ነው? የቴሌግራም ነው።
አዎ ቴሌግራም ዲፖስት ቴክስት ሊልከው ፈልጎ ነው።
ያ ዲፖስት ቴክስት ዲፖስት አድርገው አልገባሎትም።
아, 네, ብር ብር ብር ብር ብር ፋጠ ብር ተ
ሄሎ፣ ሄሎ ወላሽ እሺ፣ የሰማሁት ነው። ምን ነበረ?
አ ብር ቴሌ ብር ያወጣ ቤት ቤት አልገባም።
ሄሎ፣ ሄሎ አቤት፣ አቤት። ከቤት ከቤት ቤት ወጥቶ ወደ ቴሌ ብር አልገባልህም?
አ ቤት ቤት አልገባም። ቴሌ ብር ወጣ
እሺ እንደዛ ከሆነ ወደ ቤት ቤት ከሆነ የሚገባው የ text message ኡን ለመላክ ነው። ቴሌግራም address እየጠየቁ ነው ያሉት።
እሺ ስልክ ቴሌግራም በቃ text message ኡን ይላኩልን። እሺ
ቴሌ- ዜሮ ሶስት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ዜሮ ሶስት አርባ አራት
ዜሮ ዜሮ ሶስት አርባ አራት ሰላሳ አየ- ሰባት አርባ ሰባት ሰላሳ አራት
አርባ ሰባት አርባ ሰባት እሺ
እሺ ስለደወሉ እናመሰግናለን። እሺ